ጤና ይስጥልኝ ሁሉ ስፖርት እባኮ ምን ልርዳዎት?
እንትን በእንትን ላይ ከወር በፊት ምናምን ብክ ብር ቴሌብር እንትን ሳንቲም ፔ በሚል ግን እስካሁን ወደፊት የገባልኝ ነገር
እሺ transaction history ላይ ያልገባሉትን screenshot አድርገው ቴሌግራም ላይ ይላኩልን።
ቴሌግራም ምን ላይ ልላክ?
ዜሮ ዘጠኝ ሰባ ስምንት
okay ሊያዝ እሺ፣ ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት ዜሮ ስድስት እሺ፣ አዎ እዚህ ላይ ላኩ።
እሺ እሺ